ጤና ይስጥልኝ ሁሉ ስፖርት እኮ ነው የምንወዳውት
hello ጤና ይስጥልኝ ሁሉ ስፖርት ነው የምንወዳውት
ጤና ይስጥልኝ አብሮ ይስጥልን
እንትን ነበር በ አልገባልኝም pending ሆኖ መሰለኝ በአስራ አራት አስራ አራት September ማለት ነው withdraw ነው deposit እ withdraw ነው ወይስ deposit አዎ ነው አዎ፣ withdraw ነው withdraw ከ transaction history ላይ ያልገባለሁትን ምልክት አድርገው screenshot አድርገው በቴሌግራም ይላኩልን
ይሄ pending የሆነበት ምክንያት አለ እኮ እዛ transaction ሲገባ pending ይላል እኮ እሱን screenshot አድርገው ይላኩልን ወደኛ
በምን በዚህ ስልክ ልስጦት ያዙ እሺ ነው ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
በዛ በቴሌግራም ነው አዎ
እሺ በቃ እሺ መልካም ቀን